ጤና ይስጥልኝ ብሉ ነው ባኮ የምንወደው
ትናንትና ትራንስፎርም ወዘቴ ብር አረኩት ነበር እና አልደረሰም።
ዊዝድሮ አድርገው ነው። እሺ ከዝውውር ታሪክ ላይ ያልገባሉትን ስክሪንሻት ያርና በቴሌግራም ይላኩልን።
ምን የዝውውር አረኩትም?
አዎ ተጨማሪ የሚለው ሲገቡ የዝውውር ታሪክ የሚል አለ። እዛ ውስጥ ገብተው ደግሞ የባንክ ዝውውር የሚለውን በመጫን
ወደ ከዛ ላይ ቴሌግራም አሁን ያልገባሎትን ፎቶ አንስተው ይላኩ በቴሌግራም ወደ ቴሌብር ነበር እኮ ከዛ ላይ ፎቶ ያንሱና ይላኩልን። ቁጥር ያዙኛ ተጨማሪ ምን ላይ ነው? ተጨማሪ ምን ላይ ነው?
ከስር አለ ተጨማሪ የሚል ወይ በእንግሊዝኛ ከሆነ more የሚል አለ። more more።
የሚለው ውስጥ ከገቡ በኋላ transaction history ውስጥ ገብተው bank transaction የሚለው ውስጥ ያገኙታል።
እሺ፣ እሺ።
እሺ